ከ voucher ወደ ልክልና hello hello ሰላም ሰላም፣ አይሰማም?
እንዴት አመሸሽ?
እግዚአብሔር
አለ እኔ ቴሌብር ስለሌለኝ አንድ ጓደኛዬ እና Best Betting ላይ ድራለሁ እና ወደ እኔ ሊልክልኝ እንዴት ነው ማድረግ የምችለው?
ይኸውልህ መጀመሪያ እሱ withdraw ያድርገው በ voucher እስቲ እኮ አንዴ አንዴ አዋሪ እስቲ አዋራ አላ hello አላ ሰላም ሰላም፣ እንዴት አመሸህ?
ከኔ አካውንት ወደ እሱ አካውንት መላክ ፈልጌ ነበር እና አ እንዴት እንደምታደርግ ታውቃለህ? withdraw አድርገህ ታውቃለህ አይደል? Best Bet
አ አ ከዛ like ሶስት አይነት አማራጭ አለ። voucher፣ ሳንቲም እና ቻፓ ነው። withdraw Withdraw የሚለውን ነው?
ስትነካው withdraw አዎ።
withdraw የሚለውን ስትነካው እንትን ይመ- በ voucher የሚለውን ትመርጣለህ።
እሺ ከዛ የምትፈልገውን መጠን ታስገባና በ voucher ስታወጣው ኮድ ይሰጥሃል።
እሺ ያንን voucher code ለእሱ ስጠውና እሱ deposit ያርገው። deposit by voucher ይበለውና እሱ ደግሞ ወደ ራሱ deposit ያደረገው ያ መጠን ይገባልታል ማለት ነው።
እሺ እሺ ለእሱ አድርገውና ግራ ከገባህ እንትን እሺ እሺ